ጤና ይስጥልኝ። ሪፖርት ከምደዳው
first deposit ሲ bonus አላችሁ?
የመጀመሪያ account ከፍተው ነው።
አዎ አዎ እኮ ሚል promotion አይቼ እኮ ነው።
አዎ አለ።
እና ትናንት አስገብቼ ሁለት ሺህ አምስት መቶ አስገብቼ አምስት መቶ ብር ብቻ ነው የተሰጠኝ።
አምስት መቶ ብቻ።
አ
እስቲ አንድ ጊዜ ጠብቁ።
እሺ
ስጠኝ። ስልኮትን ንገሩኝ።
አምሳ አራት ዘጠና ዘጠኝ ስልሳ አምስት አስራ ስምንት ሁለት አምሳ አራት account ዘጠና ዘጠኝ ስልሳ አምስት አስራ ስምንት የኛውን account
ስንት ነው ያደረጉት?
እ አንድ ሺህ አምስት መቶ ወይም አ- ሁለት ሺህ አምስት መቶ አካባቢ
ሁለት ሺህ አምስት መቶ ነው ያደረጉት። አንድ ሺህ አምስት መቶ ነው አንድ ሺህ ብቻ ከአንድ ሺህ ብር በላይ ነው እርግጠኛ ነኝ።
እ deposit ያደረጉትን አያውቁትም እንዴ?
ያው ብዙ website ጋር ስለምንጫወት ስለዛ እኮ ነው።
እኮ